ሄሎ
ሄሎ
ጤና ይስጥልኝ ሀሚድ ነኝ። ምን ልርዳ?
አን ወ- deposit አድርጌ አሁንም ይኸው ጠዋትም አርባ አራት ብር አሁንም መቶ ብሩን ያዘው።
ያዘብህ? እሺ ሁለቱም message ተልኮልህ ነበር?
አዎ ይኸው አለ የገባ ቆርጧል። የገባ message አለ።
እሺ አሁን እሱም message ትልክልናል። እሺ በቴሌግራም
እሺ ጠዋት ይኸው ጠዋት አርባ አራቱን ልኬዋለሁኝ እና ቁጥሩ ይሄ አይደለም። እሺ
ችግር የለውም እ፣ ላክልን ብቻ እንትን እንላለን ሪፖርት እናደርግልንና እሺ እናሳውቃለን።
የጠዋቱንም አንድ ላይ ይኸው እሺ አየህ አየህ ይኸው ልኬዋለሁ።
ችግር የለውም ላኩ። እሺ